ሄሎ ሰላም ጤና ይስጥልኝ ቤትቤን ከዳና የባንክ እንዳሁን ይናል
ቅድም ዲፖዚት ያደረኩት ገንዘብ ነበረ ወደ ስምንት ሰዓት ዘጠኝ ሰዓት አካባቢ እስካሁን ድረስ አልገባልኝም።
እሺ አባት ዲፖዚት ነው ዲፖዚት ቴክስት ልካልናል ቴሌግራም ላይ አዎ ቴሌግራም ልኬ ነበር፣ ግን ፒን አድርጋችሁ ዝም አላችሁ።
እሺ ስምህን ንገረኝ እሺ።
ሙባሪክ ጋሽ
ቴሌግራም ላይ
ቴሌግራም ላይ ልንገርሽ፣ አዎ ቴሌግራም ላይ ስምህ ማን ነው
ቴሌግራም ላይ ሙባው የሚል ነው አካውንት ስሙ ማለት ነው።
ሙባ ሙባ ብቻ
አዎ ሙባ ሚስ ነው።
እሺ ረዴት እያዋራች ነው አይደለ አባቴ የቤት አዎ፣ ቤት ግን ቁጥርህን ምንም ንገረኝ አንዴ አልተፈጠረም።
እሺ እ?
የቤት ቤት ቁጥርህን ንገረኝ
የም- የእንትኑን ስልክ ቁጥር ትጫወትበት አዎ
ዜሮ ዘጠኝ እሺ ሰላሳ ዘጠኝ ሰላሳ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ዘጠኝ
ሁለቱም የሲቢ ይሄ ነው
አዎ የሲቪም ሁሉም የምቆምርበትም በዚህ ነው።
እሺ ይኸው እያሳወቅኩልህ ነው እሺ ለቻፓ
እሺ እሺ ለቻፓ እያሳወቅኩልህ ነው ብዙ transaction ስለሆነ እየጠበቁ ያለው ትንሽ ታገሰን እሺ አባ